ጥለን በኢስት ረዴት ነው የሚለርጠው ብረስት ላይ የሆነ እንትን ብዬ ነበረ ፕሪንት አልሆን አለኝ እና ምን
ጌም ሄጄ እሺ ፕሪንት አልሆን አለ
ኤጀንት ነህ አ ኤጀንት ነህ አይደለሁም ምኑ ነው ፕሪንት አልሆነ ያለ በስልክ ጌም ሄጄ እንትኑ ፕሪንት ይደረጋል አ
በስልክ ኦንላይን ላይ ከመደብክ እኮ print ማድረግ አ አትችልም አ በስልክ ከመደብክ print አ ማድረግ አትችልም እዛው ላይ ነው እዛው ኦንላይን አዎ ላይ እኮ ነው እንትን የምት- ኦንላይን ላይ አዎ ስልክ ላይ print ይሆናል አ አይ ስልክ ላይ በ- print አይሆንልህም በ- ማለት በ PDF ይወርዳል አ
አዎ በ PDF ወይ screenshot አድርገህ ታስቀምጠዋለህ ግን bet አ- list ውስጥ ታገኘዋለህ እኮ ችግር የለውም አ አ bet list ውስጥ ታገኘዋለህ ነው አ የቆረጥከውን ስለዚህ ችግር የለውም ያን ያህል አይ ማተር አያደርግም
አይ እሺ
አይ